አመሰግናለሁ። ጤና ይስጥልኝ ቤተሰቤ።
እንትን አቆማችሁ እንዴ bonus odd ኡ ከሀያ በታ በላይ ከሆነ ወይ አላቆምንም።
አለ ይሰራል።
አዎ አይ lost ብሎ ሲልክልኝ ነው።
total odd ኡ ሲካፈል lost ለሆነ game ሲሆን እንደዛ ከሆነ ከሀያ በታች ከሆነ ቦነስ አያስገኝም። ስንት ነው ያንተ ከሀያ odd?
በላይ ነው። ከሀያ በላይ ነው።
odd ስንት ነው ያንተ?
odd ኡ አርባ ስድስት lost ያረኩት አንድ ሀምሳ አራት እሺ እንትኑን ትነግረኛለህ? cashier code ን
ምን cashier code የ ticket ID ላይ ከታች ያለችዋ ማለት ነው።
ቁጥሯን እም ካሸር ኮድ አረዝምም?
የምት- አይ cashier code ማለት ከጨዋታዎቹ ከስር cashier code የምትላለች አለች።
ስድስት ሰባት digit ማለት ነው። አዎ። ወይ እሺ፣ ቴሌግራም ያ- ላይ እሺ፣ ማን ነው ስምክ?
ብዙ አየሁ
ማን ነው እያወራ የነበረው? ብዙ ምን አልሽኝ?
ማን ነው እያወራክ የነበረው ቴሌግራም ላይ?
ቴሌግራም ላይ እም
እንትን ማቋጭ ስሙን ል- ላውጣ ስሙን ይቅርታ አንዴ ችግር የለውም። እሺ እ፣ ዋናው ስሙ ሀብታም ሀብታም ናት አ፣ አሁን ነው ያወራችክ?
አ፣ እሺ ቆይ አንዴ። የቴሌግራም ስም ብዙአየሁ ነው የሚለው አይደል?
አ፣ ብዙአየሁ ገበየሁ
ብዙአየሁ ንጉሴ እ፣ አያት ነው የሚያመጣው ቴሌግራም ምን
ብዙአየሁ ገበየሁ።
አ፣ እሺ
አ፣ እንትን በለዋ እ፣
እሺ የመጀመሪያው ሰላሳ ስድስት ነው አ፣ ሀያ ነጥብ ሲካፈል ምናምን ምናምን ይሆናል።
ሲካፈል ለአንድ ነጥብ ሰባ አራት አድርገዋል።
አ፣
ፈላጊ ሳለ እናንተ አ፣
እሺ check እናድርገው አንድ ጊዜ።
እሺ ሁለቱም ትንሽ እንደዛው ጠብቀን።
ነው፣ ግን lost ብሎ እየላከልኝ ነው ልጁ። ለዛ ነው okay፣ check እሺ አድርጊና እሺ እሺ አንዴ ይዘው እዛው ትመልስላችሁ። እሺ እሺ